አቤት hello ጤና ይስጥልኝ መላኩ
ነኝ። አዎ እሺ ከዊ ፕላስ ሶሉሽን ነው የምደውለው እሺ ምን እኛ ነበር?
application ላይ ተመዝግቦ ነበርና አሽከርካሪ ኖት ወይስ እንደ ተጠቃሚ ነው የተመዘገበው
okay ዊ ፕላስ ተጠቃሚ
እሺ አሁን እርሱ የተመዘገቡት አሽከርካሪና service የሚሰጡ የሚመዘገቡት ላይ ነው ነው እንዴ?
አዎ።
okay።
አገልግሎታችንን ለመጠቀም ዊ ፕላስ ሶሉሽን user ብለው እ፣ search ቢያደርጉ ያገኙታል። ፕሌይ ስቶርና አፕ ስቶር ላይ እሱን አውርደው መጠቀም ይችላሉ። እንዲሁም እሺ።
አሸናፊ የሚያደርጉትን referral code ያገኛሉ።
okay።
challenge ኡን አይተላ አይተዋል ላይ አሁን ያዘጋጀነው። አዎ፣ አዎ እሺ። ሼር በማድረግ አዎ።
ውድድሩን እ።
መቀላቀልም ይችላሉ።
በቃ እሺ እሺ፣ እሺ።
አመሰግናለሁ። መልካም ቀን።